ሄሎ ሄሎ ጤና አቤት።
ይስጥልን።
እግዚአብሔር ይመስገን።
ከ We Plus Solution ነበረ የምደውልሎት።
አቤት ከ We Plus Solution
እሺ We Plus application ላይ ተመዝግበው ነበረ።
አ- አላስታውስም እኔ መመዝገቤ።
We Plus Solution የሚባል company ነው እና company ው ላይ አንድ app develop አድርጓል እና እስከ ሀምሳ ላይ service ኦች አሉት እና በዛ service ላይ አገልግሎት የሚሰጡት መዘገብን ነበረ ከአንድ ከሀያ ቀን ከምናምን በፊት
አይ አልተመዘገብኩም።
አሁን እሺ እዛ ላይ መመዝገብ ይፈልጋሉ።
ምንድን ነው አ- አላውቀውም፣ አላውቅም።
አሁን አንተ ምንድን ነው የምሰራው አንተ
እኔ በአልሙኒየም ላይ ሽያጭ ላይ ነው የምሰራው።
አልሙኒየም የአልሙኒየም ሽያጭ አምሳልና profile ኦች አዎ።
እሺ በቃ እንትን ከሆኑ እ፣ መልሼ እደውልልዎታለሁ። እሺ አንዴ እሺ